የትልኝት የበረሃ መረጃ ማዕከል ባኮት የምናርዶት
የትኬት ኦፊስ ፈልጌ ነበር።
እሺ ነው
ትኬት ኦፊስ ነው።
አ
ድሬዳዋ አለ። ድሬዳዋ ቦታ አለ።
እሺ ድሬዳዋ ለ- ለመች ነው ለበል
እ እ ለዛሬ አ
እሺ አንተ ግለ ቢሊሉት
አ-
እሺ ሊሉት አ- አንድ ጊዜ ደርሶ መልስ ነው ወይስ ሜጃ ብቻ ነው የፈለጉት?
ሜ- ሜጃ ለአንድ ሰው
ሁለት
እሺ አንድ ላይ ከአዲስ አበባ ድሬዳዋ ለ ለዛሬ ዛሬ ላይ ያሉት በሮች ሙሉ ናቸው።
አ ዛሬ ላይ ያለው በረራ ሙሉ ነው።
አ- ምንም የለም። ክስኩ በር አ ዛሬ ላይ ያሉት በሮች በሙሉ ተ- ተይዘው አልቀዋል። በረራ የሚጀምረው ላይ ነው።
ነገ ጠዋት አ ነገ አራት በረራዎች አሉ። እሺ ሌላ የምረዱት ነገር ይኖራል?
ሌላ የለም።
እሺ ተደውሉ። እናመሰግናለን። መልካም ቀን